ሄሎ ሄሎ ሰላም ጤና ይስጥልን ናቲ ስቱዲዮ አዎ እሺ photographer እንደመሆንህና ስልክን ከኢንተርኔት ላይ ነው ያገኘሁትኝ ከ We Plus Solution ነበር ምደውልልክ
እሺ እ ድርጅታችን We Plus Solution አንድ application ይዞ መጥቶ ነበር እና በውስጡ አርባ አይነት አገልግሎት ሰጪ ድርጅቶችን እየመዘገበ ነበረ። ከዛ ውስጥ ደግሞ አንዱ photographer ነው።
እሺ ወይ አምጡና ሳዩን ቢሮ አይተ ነው ኦኬ እንትን አፑን?
እናረጋለን app ኡን ነው?
እና ሁሉን ነገር አይተ ነው ኦኬ ከተስማማን እንትን እናረጋለን okay። አድራሻችሁ የት ነው?
ቦሌ ቦሌ ቦሌ ምኑ ጋር?
ቦሌ ወደ ኤድናሞል ብርሃኔ ጋር ኤድና ሞል ብርሃኔ ህንጻ ላይ።
አዎ እሺ agent ኦቻችንን እንልካለን። መልካም የስራ ቀን ይሁንልክ።
እሺ እሺ እሺ እሺ